ጤና ይስጥልኝ ብሉ ስፖርት ነው። እባክዎ ምን ልርዳዎት?
withdraw ላደርግ ነበር ነው እምቢ አለኝ።
አልገባኝም። ምንድን ነው የሚለው?
withdraw ላደርግ ነበረ እሺ፣ ወዴት?
እና እምቢ አለኝ። ወደ ካቻ ወደሚለው ማለት ነው።
ወደ ካቻ?
እም።
okay፣ እሺ። እስቲ እንጠይቅልዎታለን ያለውን ነገር ሪፍሬሽ መደረግ ካለበት እናስተላልፍልዎታለን።
እሺ።
እሺ፣ መልካም ቀን።